ሄሎ ሄሎ ይቅርታ በድጋሚ ችግር ስራ አቁማችሁ ነው ወይስ ስራ አቁማ ወይስ ዛሬ አልፈትንም ማለትሽ ነው?
አይ ትንሽ ጊዜ ይቆይ ስላልመጣልን ነው።
ነው እና ልክ ሲመጣ መፎሰስ እንጀምራለን።
OK እ እኔ ከ We Plus ነበር የደወልኩት።
እሺ
ችግር አለ?
OK።
ይቅርታ።
ችግር የለውም አናግሪኝ።
አይ በቃ ችግር የለውም። እሺ እሺ